ጤና ይስጥልኝ የኢቲኤስ የጥሪ ማዕከል እባክዎ ምን ልርዳዎት? ሄሎ ሄሎ ሄሎ ሰላም ጤና ይስጥልኝ ሄሎ ሄሎ ሄሎ ሄሎ ሰላም ጤና ይስጥልኝ ሄሎ ሄሎ